ጤና ይስጥልን ቤተሰብ
withdraw confirm አድርጊልኝ ወደ ቴሌብር
አንዴ ጠብቀኝ እሺ መስመር እሺ በደወልኩበት ቁጥር ነው አዎ አዎ
ስንት ብር ነበረ
እም፣ ሰባት ሺህ ብር
ወደ ቴሌ ብር ነው ይቅርታ አዎ አዎ
አስራ አንድ ሰላሳ አምስት ሀምሳ ስድስት ዜሮ ሶስት
እሺ confirm- confirm አድርጌ እላለሁ እሺ አሁን check አድርገው ገብቶላል እሺ እሺ አመሰግናለሁ።
ስለደወልክ እናመሰግናለን መልካም ቀን እሺ፣ መልካም ቀን።